hello
አቤት
hello አቤት አቤት hello አሸንፈዋል አሸንፏል ተብሏል።
hello hello hello
hello hello አ፣ ጤና ይስጥልኝ። ኢትዮ ቴሌ መቶ ሰከንዶች ነን። ምን ልርዳዎት?
አይ ለማቋረጥ ፈልጌ ነው ማ- ለማጫወት አልፈለኩም። ለማቋረጥ ፈልጌ ነው።
ምንድን ነበር እየተጫወቱ የነበረው?
ቴሌ coin ና ቴሌ ቲኬት እየጫወትኩ የነበርኩኝ አሁን ለማቋረጥ ፈልጌ ነው።
ኢትዮ ቴሌ መቶ ሰከንድ ነው ወይስ ቴሌዊን game ነው የሚጫወቱት?
ቴሌ ዊን ዝም ብሎ ብሩ ሲሞላ ሲሞላ በራሱ ጊዜ ሁለት ሁለት ብር ይቆረጥበታል።
እዛ ላይ ስለዚህ ቴሌዊን game እየጫወቱ ነበር ማለት ነው በፊት።
ይችላሉ ማለት ነው።
አ- አ- ስለዚህ አይ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው እ፣ ስድስት ቁጥርን ይነካሉ ለማቋረጥ
ስድስት ቁጥር እሺ፣
ብለው ለማቋረጥ ሲነኩ ይቋረጥሉታል ማለት ነው። ኮብኮብ ዘጠኝ ሰማንያ አምስት መንሰላል እሺ፣ እሺ፣ እሺ። አመሰግናለሁ፣ ምን አሉት? እሺ እኔም አመሰግናለሁ።
አመሰግናለሁ። እሺ፣ እሺ።